ረዘነሽ በጣም ደስ ብሎኝ ስላደረግን
ሄሎ፣ አቤት፣ ሰላም ነው?
ሰላም ነው?
እግዚአብሔር ይመስገን።
ፓተሬ እምቢ ብሎኝ ፎርጌት በላው ብላችሁኝ ፎርጌት እየው ነበር። ፎርጌት ለማ እሺ፣
ፎርጌት ለማለት ደግሞ የበፊት ፓተርን አስገባ። የበፊት ፓተር ደግሞ ረስቼዋለሁ።
ፎርጌት ፓስወርድ ብለው የበፊቱን አስገባ ይልሃል።
አ
አይ አይልም እኮ ግን አይሆን እምቢ አለኝ።
ይለ ስንት ነው እንትን የተጠቀምከው?
እንዴት ሴት ነሽ ወንድም ነህ?
እ ሴት ነሽ?
ወንድ ነኝ?
ኦኬ። ይለ አንደኛ ስምንት ዲጂት መሆን አለበት። እሺ